ሁሉ ስፖርት ነው ba kom el neddaw? ነው
አሎ
ሁሉ ስፖርት ነው የምንነዳው?
እግዚአብሔር ይመስገን ዊዝድሮው ያደረኩት ነበረ እና እሺ እዛ ወዴት እንደገባ እኔ ጋር አልገባም። ትናንት ደውዬ ነበረ አካውንትን ላክልን ምናምን ብሎኝ ነበረ ወደ ቴሌግራማችን ፎቶ አንስተላችን እና እም፣ ከ- ከዛ ላኩት። ከዛ ስልክ ቁጥርን ተብዬ ነበር ስልክ ቁጥርም ልክ ልክ ያለው
አዎ፣ መልስና ግን ስለምናሳውቀውት በቴሌግራም እዛው ላይ ጠብቁ።
በቴሌግራም ነው የሚያሳውቀኝ።
ና
okay፣ እስኪ check አድርግልኝ በዚህ በዚህ ስልክ እና ስልክ ቁጥር ይሄንን ያላይ- ከጠየቅነው already አስተላልፈን ሎታል ማለት ነው ደንበኛችን የመጨ እንትን ነው በ text ነው ስልክ ስልክ ቁጥር ጻፍ የተባልኩኝ እንጂ እኮ በቴሌግራም
አዎ እኮ በቴሌግራም እኮ ነው የምናስተላልፍሎት። ስለዚህ መልስም ስናገኝ እዛው ቴሌግራም ላይ ነው የምናሳውቆት።
እንደዛ ነው።
አዎ
እሺ እሺ ማየ